ጤና ይስጥልኝ አሪፍ ነኝ ማለት ነው። በቆም ልርዳው?
ከአንድ ሰዓት ተኩል በፊት ነበር ያመለከትኩት። እስካሁን ምንም deposit ኤ ሊገባልኝ አልቻለም። ሰዓቱን እያመለጠኝ ነው። እኔ ደግሞ
በዚህ ቁጥር ነበር ያስመዘገቡ ሰማኝ።
አይደለም አለሙ መድህን በሚል ይመጣል ብለሽኝ ነበረ። እስካሁን አልመጣም እኮ።
እሺ ቁጥሩን ይንገሩኝ ያስመዘገቡበትን።
ዜሮ ሀያ ስምንት ዜሮ ዘጠኝ ሀያ ስምንት
ስልሳ ስምንት ስልሳ ስምንት ሀምሳ ስምንት ሀምሳ ስምንት ዘጠና ዘጠኝ ዘጠና ዘጠኝ ሁለት መቶ ብር እሺ ደንበኛችን እያሉት ነው። እዚህ ጋር እዚህ ጋር እንደሚያሳየኝ ባለሙያዎቹ አስተካክለው ጨርሰው ብሩ ወደ Vamos Betting account ኦት እንዲገባ ተደርጓል።
ይሆኗል።
አዎ check ያደርጉትና አሁንም ሳይገባ ከዘገየቦት Vamos Betting ኦችን ያናግሯቸው። በእኛ በኩል ተስተካክሏል።
እሺ
መልካም ምሽት ይሁንላችሁ።